ሰላም ጤና ይስጥልን ቲዩብ ሄሎ፣ እግዚአብሔር ይመስገን ሰላም ነው። ሄሎ፣ ምን አልከኝ? አቢ ቦታሽልኝ ወይ
ሞላሽልኝ ወይ?
ቦታሽልኝ ወይ ቦታ ይዤ አለሁ ግን እንደውልልሃለሁ። እሺ፣
ነገ እንደዚህ እሺ፣ ችግር የለውም። እኔ እደውልልሃለሁ። እሺ አባቴ፣ እሺ፣ ቻው፣ ሰላም ዋል፣ መልካም ቀን